አቤት ገዛኸኝ አያነሳም። ሞገስ ነኝ ነው
እኛ ያነሳም። እሺ የአቤል ስልክ ልስጥ።
ወደ እሱ ሰውዬ ባትመሪኝ ደስ ይለኛል። ይሄ ገዛኸኝ የሚባል ሰውዬ እሺ የአቤል ስልክ ልስጥህ።
ሌላ ስልክ ያው እሺ አንዴ
ስሙ ራሱ ያስጠላል።
ዜሮ ዘጠኝ አስራ አምስት
አስራ አምስት
አስራ ሁለት
አስራ ሁለት ሀያ አምስት ሀያ አምስት አስራ ሰባት
አስራ ሰባት አቤል ነው። እሺ አዎ